ስለማን ባባ
አላሁን እንደ ለሻው ገልሽ ነበረ እሺ፣ ምን ነበር?
ምን ነበር አልሽኝ? ምን ሞተር አልሽኝ?
አፍሮሊንክ ሞተር እ? እ?
አፍሮሊንክ ሞተር የመኪና መሸጫ አለ። አፍሮሊንክ ሞተር በሱ ሬክ- አ- አፍሮሊንክ
አምፖሊንግ አምፖሊንግ አዎ።
ነው።
በሱ እኮ በሱ ሬክላም ትክክል ይግቡ።
ወደ ውስጥ ዝም ብለ ወደ ውስጥ እንግባ።
አ በሱ ሬክላም በሬክላሙ ትክክል ሲገቡ ማሊባባ ይታያል።
ማን ባባ ይታያል። እሺ፣ እሺ እናቴ።
እሺ እሺ